ሰላም ነኝ።
ሰላም ፍቅር የለም እንዴ? በእናትሽ ቅድም አናግሬያት ነበር ካርድ ዘጋብኝ አልገናኝም።
ምን ብላክ? ም- ማገናኘት እንኳን አልችልም። ምንድን ነበረ?
አረ እንትን ነበረ በእናትሽ
ምንድን የሆነ ነበረ?
ወድ- የሆነ ወደር
እ አረ አዞችልኝ ሌላ ወደር ይዤ ተቃራኒ ሆነብኝ እ ተቃራኒ ሆነብኝ አዞችልኝ እና ፍቅር ንገረኝ ገርዶ ነበር።
አስራ አምስት ሃምሳ ሰባት ስንት?
አስራ አምስት ሃምሳ ሰባት አስራ አምስት ሃምሳ ሰባት ሌላ order ያስከው አስራ አምስት ሰባ ሁለት አስራ አምስት ሰባ ሁለት አዎ አስራ አምስት ሰባ ሰባ ሶስት እባክሽ እባክሽ።
ሰባ ሁለቱን ነው እየሰራክ ያለኸው?
አዎ አዎ እሺ ቆይ አንዴ አት- አትዝጋው እሺ ልጠይቅልህ dispatch እሺ እሺ እሺ። እም?
አዲስ አበባ ኢትዮጵያ ነው የሚለው የት ነው የሚሄደው ታውቀዋለህ?
እኔ ጋር ኧረ እኔ አላውቅም። አዲስ አበባ ነው የምለው እኔ ክልል ሊሆን ይችላል። አላወኩም። ኦሮሚያ ሪጅን ነው የሚለው።
እስቲ
ኧረ ኧረ ሰላም እባክሽ አውጪልኝ ነው አስራ አምስት ሰባ ሁለቱ ነው የሚወጣው ወይስ ኧረ አስራ አምስት ሃምሳ ሰባት ነው።
እኮ ስንት ደቂቃ እንደሆነ ታውቃለህ? አስራ አንድ ኧረ አሁን ነው ያዝኩት አሁን ነው ያዝኩት ማርያምን
እሺ በቃ ወጥቶልሃል መስፍኔ።
በእውነት በእውነት በጣም በእውነት እሺ thank
እሺ መስፍኔ ሳብር
thanks መርጠዬ